ጤና ይስጥልኝ ቤተቤት አለኩ ሶስት ሺህ withdraw አድርጌ ነበረ ወደ
በዚህ ቁጥር ነው አዎ እዚህ ቁጥር ነው በእናትህ
ቤት ስል ቁጥሩ ነው አይደለ? የዚህኛው ቁጥር አዎ ይሄ ነው ይሄ ነው አዎ እሺ ጠብቀኝ አንዴ። እስክንድር መሀመድ ነው አይደለ?
አዎ እስክንድር መሀመድ ነው እሺ እሺ confirm አድርጌልሃለሁ። ከሰዓታት በኋላ ይደርሳል። እሺ
ስንት ስንት ደቂቃ ይቆያል?
ከአንድ እስከ ሁለት ሰዓት ይወስዳል። ቻፓ ስለሆነ
አንድ እስከ ሁለት ሰዓት አዎ ሊወስድ ይችላል። እና ጠብቀውና ይገባል። በሳንቲም ቢሆን በደቂቃዎች ውስጥ ይገባል።